አንፈለገም፣ ምንም ኃይል አንፈለገም። አደገኛ ሰማይ የለም፣ የሚሳጋንም የለምም። በሕይወት ውስጥ ቆመን በብርሃን ውስጥ እንቆይ። ፍቅር ብቻ ይቆያል፣ ምንም አያስፈልግም። ከኔ ፍቅር ይቆያል፣ እኛን ወደፊት ይዞ ይሄዳል። ፍቅር ይቆያል፣ እኛን ነፃ ያደርገናል። ፍቅር ይቆያል፣ ዕድድን ይሰራል፣ ሁሉም ይወድቃል። ነገር ግን ፍቅር ይቆያል። አይነት ቤተ መቅደስ የለም፣ አይነት ካህን የለም። ቃል እንደ ሕግ የለም። ልብ ቤተ መቅደስ ነው፣ ፍቅር ግን ግነት ነው። እኛ ስንቆም ለነፃነት፣ ለደስታና ለመድኃኒት በፍቅር እንኖራለን እና ሁሉም ይሻላል። ከኔ ፍቅር ይቆያል፣ እኛን ወደፊት ይዞ ይሄዳል። ፍቅር ይቆያል፣ እኛን ነፃ ያደርገናል። ፍቅር ይቆያል፣ ድልን ይሰራል፣ ሁሉም ይወድቃል። ነገር ግን ፍቅር ይቆያል። ድልህ ፍቅር ሕይወትን መጋራት ነው። ያለ ባለቤትነት እና ያለ ግብሽ ፍቅር ልብን ልብንና እጆችን ይከፍታል። ለስላሳ ነፃና